ስፖርት እባክዎ ምን ልርዳዎት?
ምነው የመረጥነው ነበር እስካሁን result አልመጣም።
ምን?
result አልመጣም result የመረጥነው ነበረ
result ማለት አልገባኝም ደንበኛችን ውጤቱ ውጤት
ውጤት ውጤት የጨዋታዎች ውጤት
ስፖርት history ላይ አያወጣልዎትም?
አዎ
ምንድን ነው የሚለዎት?
ማለት በቃ ምንም ስፖርት ምንም history ላይ check check አላወጣልዎትም?
number ኡ check number ኡን check ስታደርገው እ እ እንትኑን አይገልጽም።
እስቲ አንዴ መስመር ላይ ጠብቁኝ።
እሺ
እሺ coupon ID ዎትን ይንገሩኝ።
የስልክ ምን ስልክ እ ቁጥር አይደለም ስልክ ቁጥር ኩፖን ላይ- ID።
OK ገብቼ ነዋ ማወጣለሽ።
እሺ መልሰው ይደውሉ።
እሺ እሺ መልካም ቀን።